ሄሎ
እንዴት አደራችሁ?
ደህና ናችሁ?
ስልኩ በጣም ርቆኛል። እናንተ ድምጽ ሄሎ። እሺ፣ አሁን ይሰማል። ደንበኞች ነን እና የእንትኑ የቡልቡላ ይሰራል ዛሬ ዶክተር ንጉሰ ማግኘት ይችላል። የጠነት ዶክተር ንጉሴ እስከ ግማሽ ሰዓት ነው የሚሰራው። ሌላ ዶክተር ይገባል። ይዛል።
ሌላ ዶክተር አለ። የጠነት አዎ፣
ምን ቦታው ምንድን ነው የሚባለው?
ማርያም ማዞሪያ።
ማርያም ማቶ አዎ።
እሺ እሺ